ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት። order አድርገን መጣ item ነበሮት?
አይ የለም፣ በእኔ የለም።
የለም ሁሉንም ተቀብለዋል።
አዎ አዎ፣ እሺ እሺ፣ check ለማድረግ ነበር። እናመሰግናለን። መልካም እኔም አመሰግናለሁ።
እሺ